ሰላም ጤና ይስጥልኝ። ቼ ተባክሙ ምንወርዳው
ሰላም እንደምን ዋል?
ሰላም አለ
ትላንት አንድ ኦርደር ነበረኝ እና ይቆያል እልሽ ነበር። የሹፌሩን ስልክ ልትሰጪኝ?
በዚህ ቁጥር ነው ኦርደር ያደረጉት?
አዎ አዎ። ሾፌር አሳይን ሆኖልኛል። ወረድ ቴክስት ደርሶኝ
ዳግማዊት ነት አዎ ዳግማዊት።
ቲማቲም ነበር ያልመጣ ፕሮዳክት።
አይ ሽንኩርትም
ሽንኩርት ነው ቲማቲም እና Lifebuoy okay ሶስት product በአስራ ሰባት ያዘዙት። እሺ ሮቴ
ስልክ ቁጥር
ዜሮ ዘጠኝ አስራ ሁለት
አስራ ሁለት ሀያ ሰባት እሺ አርባ ሰባት ዘጠና
እሺ ይፈቅዱልናል።